የለውማ ተቋረጠ።
አዎ ዘጋብኝ።
quantity የሚለውን ነች
እሺ quantity
Q T Y የሚል አለ።
አ እሺ እሺ ከዛ ዜሮ ስድስት
ዜሮ ስድስት ዜሮ ስምንት
ዜሮ ስምንት ሀያ አራት ሁለት አራት
ሁለት አራት ነካው ከዛ ቪዲ
ዜድ ቪዲ ቪዲ የሚል አለልሽ ኪቦርዱ ላይ እ ወጣልሽ። እሺ አመሰግናለሁ። በጣም እሺ ማይ ሁሌ ቀኑ አይቀየርም ማለት ነው። የወሩ ከሆነ ዜሮ ስምንት የአንድ ወር አይ አይደለም ሊቀያየር ይችላል አይታወቅም።
እሺ እሺ
አመሰግናለሁ።
እሺ